ምዕራፍ ሰባቱ ቀዳሚሁ አኮኑ ጽላሎት ውእቱ ህይወቱ ለሰብእ ዲበ ምድር አኮኑ ጽላሎተከ ርኤይ ብሎ ነበርና ማን ሐሰት ብሎሃል ጥንቱንም ሰው በዚህ ዓለም ለወርቅ ለብር የመሰሉት ሰም ነው ጥላ ጧት ይረዝማል ኋላ ያጥራል ደግሞ ይረዝማል ደግሞ ያጥራል ወንብረቱኒ ከመ አሳብ ዘለለ ዕለቱ አነዋወሩም እንደ ዕለት ምንደኛ ነው የዕለት ምንደኛ ቀኑ በደረሰ ጊዜ ልዋል ልደር እንዳይል ልዋል ልደር እንዳይል አንድም እኔ ከገባሁ ገንዘቡ በዛ ብሎ ልውሰድ እንዳይል ሰውም ከከፈን በቀር ምንም ይዞ አይሄድም ወማኮ ከመ ገብር ዘአድለወ ለእግዚኡ ያጸምዕ ጸሎቶ ይህም ባይሆን መናኛው ለእኔ ማለፊያው ለጌታዬ አተላው ለእኔ ጥሩ ለጌታዬ ብሎ የሚያደላ ባሪያ ለጌታው ሹመት ሽልማት ስጥልኝ ብሎ እንዲለምን በተሾመ ጊዜ ምንም ምን እንዳያስበው ሰውም በሞተ ጊዜ ከገንዘቡ ምንም ምን ይዞ የሚሄድ ይዞት የሚሄድ የለም አንድም ጽላሎቶ ይላል ጌታው ጥላ ሰፍሮ እንዲልከው ከዚያ እልፍ እንዳይል ሰውም ና ባለው ጊዜ አይውልም አያድርም አው ከመገባኢ ዘይሴፎ አስፎ አስቦ ወይስ ደመወዙን አገኛለሁ ብሎ ተስፋ እንደሚያደርግ ምንደኛ ከማሁ አነሂ ተአገስኩ አውራሃ ከንቶ እንደዚህም ሁሉ ከንቱ የሆኑ አውራህን ታገስኩ እሱ ከንቱ ስለሆነባቸው ነው ሌሊተኒ ተውህበኒ ሊተ ጻይር ሌሊት ቁርጥማት ተሰጠኝ ሰው ቀን ሲጽር ሲግር እንዲውል እሱም ሌሊት ሲጽር ሲግር ያድራልና እማንወምኩ እብል ማእዜ ይጸብ በተኛው ጊዜ እንጂ መች ነጋ ይሆን እላለሁ። ብርሃን ቢያይ ከሰው ጋር ቢነጋገር ይሻለው ይመስለዋልና። ወእመነቃህኩ እብል ካይበ ማእዜ ይመሲ በተነሳው ጊዜ ዳግመኛ መች ይመሽ ይሆን እላለሁ። ብርሃን ማየቱን ከሰው ጋር መነጋገሩን ብተወው ይሻለኝ ይመስለዋልና። ጸገብኩ ህማመ እምነግህ እስከ ሰርክ ከነግህ እስከ ሰርክ ድረስ መከራውን ጠገሁ። ምን ነው ሰላሳ ዘመን አይደለምን ቢሉ ያው እየመሸ እየነጋ ነውና። ወበሁበሆ ስጋየ በእጽያት ወመግል ስጋየ በእጽያት ተከቦ በመግል ተውጦ ሸተተ ከረፋ ወሃለቁ እንዘ አሐክክ ጸውበ ወእምጳንጴ የጎረበውን ስልጥ ያበጠውን ሳፈርጥ ደከምሁ ወሐመደ ኮንኩ አመድ ሆንሁ። ገል ደቁሰው አመድ ነስንሰው በሳጥን አድርገውታልና አንድም ደውየው አመድ ያስመስለዋልና። ቀሊለ ኮነ ትዮትየ ከመ ነገረ ዘየአንም አኗኗሬ እንደ ነገረ ሰሪ ነገር የተናቀች ሆነች። አንድም የነገረ ሰሪ ነገር እንዲናቅ የተናቀች ሆነች። ወድሃጎልኩ በተሰፍዎ ከንቱ ከንቱ ነገርን ተስፋ በማድረግ ጠፋሁ። ተዘከር ከመ ነፋስ ይእቲ ህይወትየ ሰውነቴ እንደ ነፋስ እንደሆነች አስብ፣ በደዌ ፈጥና ጠፍታለችና። ወኢትገብእ እንከ ዓይንየ ትርአይ ሰናያተ ዓይኔ ተድላውን ደስታውን ታይ ዘንድ እንግዲህ ወዲህ አትመለስም። ወኢይርኤኢ ዓይነ ዘይርኤየኒ የሚያየኝን ሰው ዓይን አላይም። አንድም ወኢይርኤየኒ ዓይነ ዘይርኤየኒ የሚያየኝ ሰው የሚያየኝ ሰው ዓይን በቀደመ መልኬ አያየኝም፣ መልኩ በደዌ ተለውጧልና። ወእመሂ ነጸረኒ እይህሉ እንከ ቢያየኝም በቀደመ መልኬ አልገኝም። አንድም ይህ ደዌ ከኔ ጋር አይኖርም። ከመደመና ዘተነጽሐ እምሰማይ እይገብእ የተበተነ ከሰማይ የወረደ ዝናም እንዳይመለስ እስመ እምከመ ወረደ ሰብእ ውስተ መቃብር እየዐርግ እንከ ሰብእ ወደ መቃብር ከወረደ በኋላ አይመለስም። ወኢይገብእ ውስተ ቤቱ ወኢየአምር እንከ መካኖ ወደ ቤቱ አይመለስም፣ ቦታውን በመኖር አያውቀውም። ወበእንተዝ አነሂ ኢይምህቅ አፉየ ስለዚህ እኔም ማረኝ ማረኝ ማለትን አልተውም። ወአነብብ ጻዕረ መንፈስየ ወከስት ምረረ ነፍስየ ዘላዕልየ የሰውነቴን መከራ የልቡናዬን ሐዘን ገልጬ እናገራለሁ። ከመ ባሕር ኮነ አንብዕየ እንባዬ እንደ ባሕር ሆነ። ባሕርኑ አነ ወሚመ ቀላይ እኔ ባሕር ነኝ ወይስ ወንዝ ነኝ? ባሕር ወንዝ ማዕበሉን ሞገዱን ይችላል፤ እንደዚያ መከራውን እችለዋለሁን? እስመ አዘዝከ አቃቤ ላዕሌየ አምጻይከ ሲል ነው ደዌ አምጥተህብኛልና። እብየ አራትየኑ እንጋይ ናዝዘኒ አልጋዬ ያረጋጋኝ ይሆን እንጃ አልሁ። ወያልህየኒኑ ምስካብየ ምኝታዬ ያሳርፈኝ ይሆን አንድም ወያልህበኒሁ ይላል ምኝታዬ ያልበኝ ይሆን ደርበው ደራርበው ያለብሱታል አይሞቀውምና። ወትጌርመኒ በሕልም በሕልም ታስፈራኛለህ ብሄሞትን የላከው እሱ ነውና። ወታደነግጸኒ በራእይ በነጽሮተ አጋንንት ታስደነግጠኛለህ። ወኮነ ስልጣን ለነፍስየ እመንፈስየ ከነፍሴ ለሥጋዬ ስልጣን ተሰጠው። ቀድሞ ነፍስ እለይ እለይ ትል ነበር፣ ዛሬ ግን ሥጋው እለይ እለይ ትላለችና። አንድም ወኮነ ስሉጠ ይላል ዲያብሎስ በነፍስ በሥጋዬ የሰለጠነ ሆነ። በሥጋው ደዌ አምጥቶበታል፣ በነፍሱ ባርኮ ለእግዚአብሔር ብሎታልና። ወአሞቶን ለአዕይንትየ ዓይኖቼንም በእንባ አፈሰሳቸው። እንባ አንድም ደዌ ሥጋ ዓይን ያጠፋልና። ቦኑ ለዓለም አሐዩ ከመ እትአገስ መከራውን እታገስ ዘንድ በውኑ ለዘላለም እኖራለሁ። ርህቀ ምኔየ ከንቱ ውእቱ ሕይወትየ ከንቱ የሚሆን አኗኗሬ ጠፋ። አንድም ረድኤቱ ከኔ ራቀ፣ አንድም እምሕይወትየ ሕይወቴ ከእግዚአብሔር ራቀ። ምንትኑ ውእቱ ሰብእ ከመ ታዕብዮ ሰውን ታከብረው ዘንድ ምንድነው? ወከመ ታውጾ ልቦ ልቡናውን ትመረምረው ዘንድ አው ከመ ትዋህዮ እስከ ይበጽሕ ኀቤከ ከእግዚአብሔር ጋር በተከራከርሁ እስቲል ድረስ አንድም በረድኤት ወደ አንተ እስኪመጣ ድረስ አው ከመ ትኰንኖ በውስተ አራቱ በደዌ ዳኛ በአልጋ ቁራኛ ይኑር ብለህ ትፈርድበት ዘንድ ሰው ምንድነው? እስከ ምንትኑ ኢታሴህተኒ የማታሳርፈኝ ምን እስኪሆን ድረስ ነው? አንድም እስከ ማዕዜኑ የማታሳርፈኝ እስከ መቼ ድረስ ነው? እስከ እውህጥ ምራቅየ እንዘ ያህንቀኒ ምራቄን እስክውጥ ድረስ ሲያንቀኝ ነው። አንድም ሲያንቀኝ ምራቄን እስክውጥ ድረስ ነው። ወመሂ አነ አበስኩ ምንተ እንከ እክል ገቢረ ለከ ብበድልስ ለአንተ ምን ማድረግ ይቻለኛል? ኦ ዘተአምር ልበ እጓለ እመሕያው ለምን ትረሰይከኒ ለመቅሰፍት ለከ የሰውን ልቡና መርምረ ለምታውቅ ለአንተ ስገዛ በከንቱ ለመከራ ለምን ሰጠኸኝ? ወለምን ትፈጠርከኒ በአምሳሊከ ንግበር ሰብአ ብለህ በአንተ አምሳል ለምን ፈጠርከኝ? አነሁ ዳእሙ ከበድኩከ ብዙ ሀጣን በዚህ ዓለም ይኖራሉ። ከብዙ ሀጣን እኔ የበዛሁብህ። ወለምን ትገበርከ በዘይትረሳ ኃጢአትየ ኃጢአትስ ብሰራ ኃጢአቴ እንዲዘነጋልኝ ለምን ያላደረክ? ወበዘ ይነጽህ ጌጋዬ ወበዘ እነጽህ እምጌጋዬ ሲል ነው ከኃጢአቴ በምነጻ ገንዘብ ወይእዜሰ ወርድ ውስተ ምድር ሀበ ይነቅህ እንከ ዛሬ ግን ወደማልመለስበት ወደ መቃብር እወርዳለሁ።